hello
આવે
હેલો
አቤት ይሰማኛል። ሰላም ነው።
hello
አቤት ይሰማኛል።
ሰላም ጤና ይስጥልን። ቴሌቪ አብሮ ስትልኝ የሆነ ጥያቄ ለመጠየቅ ነበረ የፍላጎት እሺ ይችላል።
አይ የሆነ የእናንተ የ- አቤት ይሰማል።
የእናንተ የሆነ የሚጫወተው ነገር ምን የለም። በ- በቃ በየቀኑ አ- አምስት ብር አስር ብር ነው የሚቆረጠው። ምንድን ነው ግን?
እኮ የቴሌቪዥን ጌም እ፣ አግ- ደንበኛ ሲሆኑ
እ፣ ትኬት ይገባሉታል በየቀኑ። እሱ ደግሞ በትኬቱ ድሎትን መሞከር ጌሞችን መጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ
እ፣ ሶስት ቁጥር ላይ ለመጫወት ለመጫወትን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚላለ ባለው ትኬት እርሶ ጌሞችን መጫወት ድሎትን መሞከር
እኔ አሁን ጌሞችን ተጫውቼ አላውቅም። ይህ ሳልጫወት እንዴት ነው ካ- ያ balance ነው የሚያውቅ?
እሺ ለማቋረጥ ነው አዎ በቃ እኔ እኔ እኔ ብጫወት ከሆነ አይ እኔ አልጫወት መጫወት ፍላጎት ቢኖረኝም እኔ ሳልጫወት ነው በቃ balance ነው ስልኮትን ይንገሩኝ
ይህ ስልኮትን
ዜሮ ዘጠኝ አስራ ሁለት
አስራ ሁለት ስልሳ አምስት
አቤት ስልሳ አምስት
ስልሳ አምስት
ዜሮ ስምንት
አይሰማም አስራ ስምንት አለ ዜሮ ስምንት ዜሮ ስምንት ዜሮ ስምንት ሰማንያ ሁለት እሺ ሰማንያ ሁለት እሺ በቃ መስመር ላይ ይጠብቁ ተቋርጦለታል hello አቤት ተቋርጦለታል አሁን እሺ በቃ thank አዎ።
የሆነ በቃ የወሰደ እናንተ የወሰደው ብሩ
አቤት እናንተ የወሰደው ብሩ ብሩ አይ ብሩ አይመለስም
አይመለስም ይቅር
እሺ በቃ thank you አብረ thank you
ምንም